这 为 个 那个动物的好几。
ሄላ
ዋለኩም ሰላም ሀጂ እንዴት ኖት?
እግዚአብሔር ይመስገን።
ላ ሰላም ኖት ሀጂ?
የተደመቀ የት አቤት አቤት።
remote desktop ኡን enable አድርገው አለን?
remote desktop enable አድርገው እዚህ መግባት አልቻለም
okay እሺ
ቶሎ በል